መዝሙር አሠርቱ ወክልኤቱ እስከ ማእዜኑ እግዚኦ ትረስዓኒ ለግሙራ ትንቢት በእንተ ርእሱ ነው በእንተ ርእሱ ወትሩፋን ነው ስለ ራሱ ተናግሮታል የትሩፋንም ነገር አለበት ይህን የተናገረበት ጊዜ አልታወቀም አንድም ታውቋል በሳኦል ጊዜ ተናግሮታል አቤቱ እስከ መች ድረስ ፈጽመህ ትዘነጋኛለህ እስከ ማእዜኑ ትመይጥ ገጸከ እምኔየ ምሕረትህን ከኔ ወደዚያ አንድም ከዚያ ወደ እኔ እስከ መች ትመልሰዋለህ አንድም ገጸ መዓትህን ከኔ ወደዚያ እስከ መች ትመልሰዋለህ እስከ ማእዜኑ አነብር ሐዘነ ውስተ ነፍስየ እስከ መቼስ በሰውነቴ አዝኜ ተክዤ እኖራለሁ ወትፄእረኒ ልብየ ኵሎ አሚረ ልቡናዬ እስከ መቼ በመከራ አንድም ልንገስ ልንገስ በማለት ትጨነቅብኛለች አንድም ታፄእር ብየ እስከ መች ልቡናዬን ታስጨንቅብኛለህ ታስጨንቃታለህ አንድም ታፄእረኒ ልብየ እስከ መቼ ድረስ ልቡናዬ ታስጨንቀኛለች እስከ ማእዜኑ ይትዔበዩ ጸላእትየ ለእልየ ጠላቶችስ እስከ መቼ ይታበዩብኛል ነጽረኒ ወስምዓኒ እግዚኦ አምላኪየ አቤቱ ፈጣሪየ ልመናዬን ሰምተህ በዐይነ ምሕረትህ እየኝ ተመልከተኝ። አብርሆ ለአዕይንትየ ከመ ኢይኑማ ለነዊት የሞትን ቅልፍ እንዳያንቀላፉ ዐይኖቼን አብራቸው። አንድም እንዳያንቀላፉ ዐይኖቼን አብራቸው ለመዊት ሙቶ ለመቅረት ወከመ ኢይበሉኒ ጸላእትየ ሞዕናሁ ጠላቶቼም ተኝቶ አግኝተነው ድል ነሳነው እንዳይሉ ወእለሰ ይሳቅዩኒ ይትፌስሑ ለእመትሃወኩ እመትሃወኩሰ ብዙስ ይቅርና ጥቂት መከራ አግኝቶኝ ብታወክ ስቃይ የሚያጸኑብኝ ጠላቶቼ ደስ ይላቸዋል። ወአንሰ በምህረትከ ተወከልኩ እኔ ግን መታወኩ እንዳያገኘኝ በይቅርታህ በቸርነትህ አመንሁ። ይትፌስሐኒ ልብየ በአድኅኖትከ በትድግናህ ልቡናዬ ደስ ይለዋል። እሴብሖ ለእግዚአብሔር ዘረድአኒ የረዳኝን እግዚአብሔርን አመሰግነዋለሁ። ወእዜምር ለስመ እግዚአብሔር ልዑል ልዑል ለሚሆን ለእግዚአብሔር አንድም ልዑል ለሚሆን ስሙ ምስጋና አቀርባለሁ። አንድም ልዑል እግዚአብሔርን አንድም ልዑል ስሙን አመሰግናለሁ።